ሌላው ጤና ይስጥልኝ።
አብሮስትልኝ ሳሮን ኦርቶፔሻሊቲ ነው።
እሺ ከአሪፍ ፔይ ነበረ የምደውለው።
ወይ እናት ወጥቻለሁ። ከዛ ሌላ ቦታ
ሌላ ወይ ስልክ ሂዱ ሌላ ስልክ ሌላ ስልክ እነሱ ማገኝበት ሊሰጡኝ ይችላሉ?
እሺ ል-
መልስ የለውል
ይኸው ልንገርሽ አነበርሽ እሺ አዎ መልሰሽ ደውዪ ንገሩኝ። እሺ፣ መልሰሽ መልስ የለውም።
ደውዪ